ሄሎ
ጤና ይስጥልን።
ሰላም ጤና ይስጥልን ቤተሰቤት።
አዎ፣ ባለፈው አራት መቶ ብር እንትን ብዬበት ነበረ መልሼ ለአሁን ክፍል እንዴ ዊዝድሮ ነው?
ስ በዚህ ስልክ ሳይሆን በሌላ ስልክ ቁጥር እሺ ቆይ አንዴ ጠብቀኝ። Hello አቤት
ጤና ይስጥልን ቤተሰቤት።
አብሮ አይሰማም።
እሺ ምን ነበር?
በሌላ በሌላ ቁጥር ሞልቼበት ቴሌብር ላይ ላውርድ ስል እንዲህ አለኝ
እሺ የቤት ቤት ቁጥር ንገረኝ።
ዜሮ ዘጠኝ እሺ ሰላሳ- ሰላሳ ዘጠኝ ሰላሳ ዘጠኝ አዎ፣ እሺ ሰማንያ አራት ሰማንያ አራት ዜሮ ስድስት ዜሮ ስድስት ስልሳ አምስት ስልሳ አምስት አዎ
ስንት ብር ነው?
አራት መቶ ብር ነው አራት መቶ ስንት?
አራት መቶ ሀምሳ
እሺ ትንሽ ድምፅ ርቋል። እሺ ትንሽ ከፍ አራት መቶ ሀምሳ
እሺ መቼ ነው ዛሬ ነው ያደረግከው?
ዛሬ አይደለም በ- በሀያ አንድ አንድ አራት ቀን ነው
አይ እንትን አንድ አራት ቀን በፊት ሳይሆን ቀኑን